ባነሳው መንፈስ
hello ጤና ይስጥልኝ ከ BGI ኢትዮጵያ ነበር የምደውለው።
እሺ እናቴ።
አሁን ደውለውልኝ ነበረ።
እሺ አዎ።
አዎ የአሌክስ ስልክ ቁጥር ነግረውኝ ነበረ።
ጠፋብሽ?
አዎ ሰማንያ ሰባት ብሎ ሀያ ስንት ነበረ? ይቅርታ አየ- አየር ላይ ጠብቅኝ። አ-
እሺ እም፣ አሌክስ አሌክስ አስራ አንድ እህ
ስልሳ ዘጠኝ እህ
ሰማንያ ሰባት ሀያ ስድስት ሀያ ስድስት እሺ አመሰግናለሁ በጣም ስልሳ ዘጠኝ ሰማንያ ሰባት ሀያ ስድስት ሀያ ስድስት አዎ አመሰግናለሁ ችግር የለም።
እሺ